utilities ሌላው ሌላ hello ጤና ይስጥልን ቪክት ቤት hello ከጀ- ጀንበሩ ነኝ ከቡታጀራ እሺ ጀንበሩ እሺ ምን እንርዳ እንትን betting ኡ ማለት ነው እሺ app ኡ መጥቶልኝ ነበረ ቤስት ቤት የምትለው አይለችም እሺ እሺ okay አሁን ደውለህ ነበር አይደለ እ?
አዎ okay።
betting ኡ ለመጀመር ነው
እሺ አሁን ምንድን ነው የሆነብህ ጀንበሩ link ኡን ከፍተኸዋል ሙሉ እ?
link ኡን ከፈትከው link ኡን ከፍቼ ማለት ነው እሺ ስላስቸገረኝ AnyDesk አብርቼልሃለሁ አንዴ መታ መታ አድርግልኝ ሌላ ላስተላልፍልሽ
እሺ እሺ አንዴ ጠብቀኝ እሺ ላገናኘህ እሺ
hello አቤት
እ፣ ምን ነበር የሆነበት ጀንበሩ?
link ኡ ከከፈት ከ- ከ- ከከፈት ነው በኋላ ማለት ነው እሺ እንትን ቤት ቤት የምትል app ነገር መጣ። በቃ ከ- እንደዛው ነው የቀረው። password ም እንድና- እንድናስገባ እንዲህ ስላለ
ይሄ የስፖርቱን ነው አዎ የቋጡ እና AnyDesk ልኬልሻለሁ እንድታይልን ነበር።
እሺ accept በለው ልማድ Chrome ላይ ነው የምትፈልገው እዚህ ላይ አዎ አዎ ወደ ቲቪው ቆይ፣ በቲቪው ስለሆነ ወደ ቲቪው ልጆች ትንሽ
አይ ወደ- ወደ ቲ ኦ እሺ እንደዚህ አይደለም የምትገባው እሺ ጀንበሩ እ- እዚህ ጋር የቴሌግራም ላይ የተላከልክ user እና password አለ አይደለ አዎ
አሁን ይሄ ጀንበሩ ቡታጀራ የሚለው ያንተ የ admin እንትን ነው
እሺ የ admin ኡ user ነው password ም አብሮ ተልኮልሃል ይሄኛው ያንተ ነው እሺ
ይሄ ደግሞ የ cashier ኡ ነው
የቱ?
ሁለተኛው ጀንበሩ አንድ የሚለው ማለት ነው ሁለት አዎ።
አይደል የተላከልህ አንደኛው አዎ።
ያንተ ነው አንደኛው የ cashier መግቢያ ነው እሺ እሺ በሱ መሰረት ነው login የምታረገው ከዛ እ፣ login ታረገውና የት- ይሄ ቪዲዮ የተላከልህ አለ አይደለ አዎ እንዴት እንደሚ እንዴት እንደ እንትን እንደሚል withdraw አዎ።
deposit እንዴት እንደምታደርግ ምናምን እሱ ላይ ያው አዎ ይሄኛው connection ያስቸግራል መሰለኝ አዎ ለ- እያስቸገረ ስለሆነ ነው።
አዎ connection ስለሌለው ነው እንጂ ወዲያው ይገባ ነበረ እሺ
እሺ እንትን ካለ ደውልልን እሺ ቴሌግራም ላይ ያዋል እሺ